ጤና ይስጥልኝ። ሙሉ ስፖርት ነው ባኮ የሚል ወዳሁት
ሂሳብ ቆርጦብኝ ነበርና ወደ ቴሌብር ሳስተላልፍ እሺ ቀን በአምስት መልሶ አልገባልኝ።
ስክሪንሻት አድርገው ልከው ነበር ወደኛ
ልክ ያለው መቼ ነበር የላኩት?
ትላንት ነው በትላንት ወዲያ ሳወራው ነበር።
ስልኮትን እስቲ ለኝ ንገሩኝ።
ሀያ ሁለት አስራ ሰባት በዚሁ ስልክ ነው ሀያ ሁለት አስራ ሰባት ዘጠና ሰባት ስልሳ ሰባት withdrawal እያረኩኝ ቀንሶብኝ ወደዛ ወደ ቴሌብርም አልገባም።
ሲሳይ ሲስ ነው የሚለው እ ሲሳይ ነው ስሞት ሲሳይ ነው።
አይደለም። አይ አበበ ሞገስ ሀያ ሁለት አስራ ሰባት ዘጠና ሰባት ስልሳ ሰባት
በማን ቴሌግራም ነው የላኩት?
okay በሲሳይ ነው። ትላንት በሲሳይ ነው የላኩት።
እሺ ትላንትና ነው የተላከው። ትላንት ከሆነ አሳልፈንሎታል እና reversed ነው ደግሞ ተመልሷል።
እንደዛ ዛሬ ነው መልስ የሚለዋል።
ሰጥተኖታል። ዛሬ እ?
መልስ ሰጥተኖታል። ወደ አራት ሰዓት አካባቢ ሪቨርስድ እ።
ብለን መልስ ሰጥተኖታል መመለሱን።
okay ወደ ቴሌብር ነው የሚገባው ወይስ ወደ ሁሉ ስፖርት?
አረ ወደ ሁሉ ስፖርት account ዎ check ላድርገው ታዲያ።
አዎ check ያድርጉት።
እስኪ ቼክ ላድርግ እሺ።
እሺ